deposit እምቢ ብሏል እንዴ? deposit check አድርግ እስቲ። በጽሁፍም አየሁ። hello
አ?
ተቋረጠብክ። screenshot አድርገን ትልክልኝ ትችላለህ እንዴ?
አ?
account ኡ active ነው ያለው፣ ምንም አይነት ችግር የለበትም። screenshot አድርጋ ትልክልኛለህ በምን- በምን ላክ?
እ፣ በቴሌግራም ወይም በዋትሳፕ።
አይ በቴሌግራም ላካ። በዚህ እሺ ቁጥር ልስጥክ ነው ታውቀዋለህ?
አዎ። ስጭኝ።
እሺ ዜሮ ዘጠኝ ዘጠና አምስት
ዜሮ ዘጠኝ ዘጠና አምስት
ዘጠና ሁለት አይ ዘጠና አምስት
እሺ ዘጠና አምስት አዎ ሰላሳ አንድ
አ እ፣ ሰባ አንድ ሰላሳ አንድ
ሰባ አንድ ሰላሳ አንድ አዎ እዚህ ላይ ላክልና check እናደርገዋለን። እሺ
አይ እሺ መልካም ምሽት።